ጤና ይስጥልኝ ሁሉ ስፖርት ቫኩም ነበሩ
cash out ብር ለማድረግ ነበረና እምቢ አለኝ። የለም ሳንቲም ፔይም ካቻም የለም። እንዴት ነው የምናወጣው?
እሺ withdraw እምቢ ብለው ስለ
አዎ ማለት withdraw ለማድረግ ሳንቲም ፔይ እና ካቻን ነበር የምጠቀመው በ- ወደ ቴሌብር ማለት ነው።
okay አሁን ወደ ቴሌብር በዚህ withdraw ነው ለማድረግ የሚጠቀሙት በዚህ ስልክ
አዎ በዚህ ስልክ ነው።
እሺ እናሳውቆታለን ሲስተካከል
እንዴት ዛሬ ማታ እሺ አንበሳ እየሰራ ነው እየሰራ ያለውን ወይ ለምን አነግኝ?
አዎ ሄሎ ካሽ ይሰራል ወደ ሄሎ ካሽ cash out ይቻላል?
ካመጣሎት ይሰራል እ ያም- ያመጣሎታል
ሄሎ ካሹን ያመጣዋል።
ካመጣሎት ይሰራል አዎ የማያመጣሎትን ነው ይስተካከላል ያልኩት
okay አሁን በቃ ማለት ዛሬ የሚስተካከል ይመስልሻል?
ያው በተስተካከለ ሰዓት ላይ እም፣ ስለምናሳውቆት ይጠብቁን
okay እሺ እሺ መልካም